ጤና ይስጥልኝ በስፔስ ቤቴን የምልደው
ካሸርኮት ልንገርሽ ውጤት
እስኪ ንገረኝ እሺ
አስራ ሁለት እሺ
ዘጠና ስድስት እህ
አስራ ሶስት እሺ
አስራ አንድ
እሺ ሁለት ጨዋታ ወስቶብሃል ለውስጥ ሆኗል እሺ
lost ነው።
አዎ
እሺ ሌላ ደግሞ ልንገርሽ እሺ
አስራ ሁለት ዘጠና ስድስት እሺ
ሀያ አንድ ሰማንያ አራት
ይሄም ሁለት ጨዋታ ወጥቶብሃል lost ሆኗል
እሺ ሌላ ደግሞ
እሺ ንገረኝ አስራ ሁለት ዘጠና ሰባት እህ
ዜሮ ዘጠኝ ሀያ አራት
ይሄ አምስት ጨዋታ ወጥቶበታል lost ሆኗል
lost ነው።
አዎ አምስት ጨዋታ ወጥቶበታል
እሺ ሌላ
ንገረኛ
አስራ ሁለት ዘጠና አንድ እም
ሀምሳ ስድስት ዜሮ ሶስት
እሺ ይሄም ሁለት ጨዋታ ወጥቶበታል ወድቋል
እሺ ሌላ ደግሞ ያልሽ እም
አስራ ሁለት ዘጠና አንድ እም
ሀምሳ አምስት ሰማንያ
እሺ ይሄም እንደዛው አምስት ጨዋታ ወጥቶበታል
እሺ
ወድቋል